ጤና ይስጥልኝ
hello ጤና ይስጥልኝ
ስለ ወደ ሳውዲ መሄድ ፈልጌ ለኡምራ እሺ ያለው ነገር ልጠይቅሽ እኮ
እ በምን ጉዳይ ነው እዛ መሄድ የፈለጉት?
ለኡምራ ኡምራ ለኡምራ ለአምስት ቀን እሺ እሺ አንድ መስመር ላይ ጠብቁኝ እሺ
መስመር ላይ ነው አዎ
ይቅርታ ደንበኛችን ከሁለት ደቂቃ በኋላ ይደውሉልኛ ያለውን ነገር በደንብ አጣርቼ እነግረውታለሁ okay እሺ እሺ እሺ ይደውሉልኝ